ሜሴጅ በቴሌግራም ይላኩልን። ሪፖርት በኮም ነበረ።
ትናንትና ይህን አድርጌ ነበር ነው እሺ በተን ነው ችግር የለውም። በለው እንትን ያሉትን ነው በስማርትፎን ያሉትና በተን ነው ይላኩልን። ግን ይህ ኮዱ አለምንፈልገው ቢ ምናምን የሚለው ሙሉ ቴክስቱ ነው መላክ ኮዱ ያነሱ የእኛ የቴሌግራም ቁጥር ያዙ ዜሮ ዘጠኝ ሰባት ስምንት አስራ ስድስት